hello
አቤት
አው ቤት ቤት እየተጫወቱት ወደ ቴሌ ብር ብር ላኩት አልገባኝም እስካሁን።
withdraw ነው።
አዎ እሺ የቴሌ ብር ስልክ ቁጥር አሁን የደወሉበት ነው አሁን ነው አሁን ነው የደወሉበት አሁን ዜሮ ዘጠኝ ሀያ ሰባት አርባ አራት ሀያ ሶስት ሰላሳ አዎ ስምንት አዎ መጨረሻ ሰላሳ ስንት ብር ነው?
አንድ ጊዜ አምስት ሺህ አንድ ጊዜ ሶስት ሺህ
አይ እኛ ጋር የመጣው አምስት ሺ እና አንድ ሺ ነው። ሁለቱም ገብቷል።
አምስት ሺህ እና አንድ ሺህ አይደለም አምስት ሺህ እና ሶስት ሺህ ነው።
አምስት ሺ እና ሶስት ሺ ከሆነ ቤት ቤትን ይጠይቋቸው። እሺ ሰማንያ ስምንት ዜሮ አራት hello ስንት ስንት ቤስት ቤት ሰማንያ ስምንት ዜሮ አራት
ሰማንያ ስምንት ዜሮ አራት
አዎ
እሺ እሺ ሰማንያ ስምንት